አስዮ ቤሌማ አሃይበል ቤሌማ ማለቴ አሃይበል ቤሌማ በሌሌማ አሃይበል ቤሌማ ማለቴ አሃይበል ቤሌማ ማለቴ አሃይበል አዌ ልጅነቴ አሃይበል ሆየ ሆዬ ጌታ የተቀለበት ተጎድጉዶ ውሃ ሞላበት በዛ ስፍራ እንኳን ሰውና ወፍ አይዞርበት ሆይሾ ሎሚቷ ልምጣ ወይ ወደ ማታ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ሆይሾ ሎሚቷ ልምጣ ወይ ወደ ማታ ክፈት በለው ተነሳ ያንን አንበሳ በበለው ተነሳ ያንን አንበሳ ክፈት በለው በሩን የጋሼ ገብሬን በበለው በሩን የጋሼ ገብሬን እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያቺ ድግስ ውጭ ውጭ በድንክ አልጋ ተገልብጬ ያቺ ማልጋ ተንኮለኛ አላንድ ሰው አታሰኛ ቆይሾይ ጉዳዴ ብሯን ብሯን ይላል ሆዴ ወይሻ ጉዳዴ ከምራን ይላል ወዴ ቆይሾይ ጉዳዴ ብሯን ብሯን ይላል ሆዴ